ሄሎ ይመስልን ቃል ኪዳንን ከሚስት ቤት ምን ልወደው እንትን ነበር ፎልጀር ድሮ አድርግቼ ነበር። ፎልጀር አማካኝ ኮዱን ኮፒ ሳላረግን ወጣውና አሁን የሂስትሪ አካውንት ውስጥ ስገባ እዛ ውስጥ የለም። በአንድ በኩል አለ፣ በዛኛው በኮድ በነበረ ማሳየት በነበረብኝ አያሳየኝ እና እንዴ ለምን ገብታችሁ ቼክ አታደርጉልኝ?
እሺ ቦቸር ነው አይደለ?
voucher አድርግቼ ነበር ኮፒ ሳላረግ ወጣው።
እኮ በቃ account history ውስጥ ይገቡና እዛ ውስጥ ሁለት ነው ያለው account ውስጥ ውስጥ ሲገቢ ከዛ history ከሚለው አጠገብ voucher history የሚል አለ አይደል?
እዛ ውስጥ የለም።
እዛ ውስጥ ይገቡና ቀኑን ማስገባት አለቦት። ቀኑ የድሮ voucher ብቻ ነው ያለው።
ምን አሉኝ?
የድሮ እንትን request ብቻ ነው እዛ ውስጥ ያሉት የተጠቀምኳቸው ማለት ነው እኮ። ታዲያ ምንድን ነው እያሉኝ ያሉት አሁን?
አሁን ይኸኛው voucher ሶስት መቶ ሀምሳውን voucher አታውት እኮ withdraw አይደለ withdraw አድርገው አይደለ?
አዎ ኮፒ ሳላረግ ስለወጣ ነው እኮ እዛ ውስጥ ያገኙታል እኮ ነው እያልኩት ያለሁት።
እኔም ገብቼ አጣሁት እያልኩሽ እኮ ነው።
እሺ የመቼ ነው?
ቅድም አሁን ከደቂቃዎች በፊት
እኮ። እሺ start date እና end date የሚለው ላይ ቀን አስገብተዋል?
አዎ አስገብቼዋለሁ። እዛ
እሺ በስልኩ ቁጥር ነው?
አዎ ቁጥሩን ልንገርሽ።
እሺ
ዜሮ ዘጠኝ እሺ አስራ አምስት ስንት አሉኝ? አስራ አምስት አርባ እሺ
ሀያ ስምንት አስራ አራት
እሺ የስንት ብር ነው?
ሶስት መቶ
እሺ አንዴ መስመር ላይ ጠብቁኝ። እሺ አለ
አሁን አለ አለ አሁን ገብተው ይዩት። እሺ መልካም ምሽት።